hello ሰላም ጤና ይስጥልን ችልችል
ጤና ይስጥልኝ።
አቦች በልን ሰላም ሰላም። ትላንትና ወደ ማታ አዝዤ ነበረ እና እሺ አልደረሰኝ። ጠዋት የሚደርስ እስኪ ይመስለኛል።
ስልክ ቁጥሪን ጋር ዜሮ ዘጠኝ ሀያ ዘጠኝ እሺ ዘጠና አምስት ሰባ ሀያ ስምንት
አልማዝ በሚለው የት ነበረ location?
ዛክሮስ
ዛክሮስ ጋር ወጥቶሎታል፣ ይደወሉሎታል።
መቼ ዛሬ አዎ ወጥቷል። product ስለወጣ አሁን ሲደርሱ ይደውላሉ driver ኦቹ።
እሺ እሺ እናመሰግናለን።